à des milliards, tu vois, je veux vous trouver.
ሄሎ ሄሎ ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን።
ወርቅ ነህ?
አዎ ከ Ethio Chicken ነበር የሚደውለው ከ customer care team።
እሺ አንድ ደንበኛችን ደውሎ ቅሬታ እያቀረበ ነው ስለ ጫጩቶቹ morta ጫጩቶቹ ሲደርሱ ጥራታቸው እየወረደ እንደሆነ አዎ ዶክተር ፈለቀ ንጉሴ የሚባል agent ኣችን ነው
አዎ አስር ሺህ ጫጩት እንደተረከበ ከአስር ሺውም በዚህ ቀን ውስጥ ስምንት መቶ ሀምሳ እንደሞቱበት ነው አዎ እሱን እ፣ ከአንተ ለማጣራት ነበር የደወልኩልህ።
okay አዎ ሪፖርት አድርጌያለሁ። ትናንትናም እያወራን ነበረ ከዶክተር ሚሊዮን ጋር እሺ
እ፣ እንደዛው ነበረ ከስድስተኛ ቀን ጀምሮ ነበር በጣም እንትን ያሉበት።
እህ፣ በሁለት መኪና ነው የመጣው። አንደኛ መኪና ነው በጣም የተጎዱት።
እህ፣
አንዱ መኪና normal range ነው እ፣ እህ። ስለዚህ ምንድን ነው resolution ሊሆን የሚችለው?
እንትንም postmortem ም ሰርተን ነው እንትን normal ነው። እንትን ናቸው size ኣቸው እኩል አይደሉም።
እህ፣ በጣም ትልቅ ቀጫጫ ናቸው። ቀጫጫ የሆኑት ናቸው። ከውስጣቸው እየሞቱ እየሞቱ mortality እንደዚህ የበዛ
ስለዚህ compensate ነው የሚደረጉት እንደዚህ አይነት እ፣ ነገር ሲያጋጥማቸው customer ኦቹ ወይስ?
ያው ታይቶ እህ፣ ከዶክተር ሚሊዮን ጋር እያወራን ነው። እሱን ያው እነሱ ናቸው እንትን የሚሉት እህ፣ እህ። ሚሊዮን እ፣ normal የ production ኑ ነው አይደለ?
እ፣ እ።
እ፣ መልካሙ ነው ወይስ ሚሊዮን ነው? አሬ ሰምዛ
የእኛ ርዕስ መልካሙ ነው። እንደዚህ በእንትኖች ላይ የሚሰራ ደግሞ ዶክተር ሚሊዮን ነው።
okay እሺ ይሄ እንደዚህ በሽታ ምናምን ትስል አ
ከእሱ ጋር እያወራን ነበር ትናንትና። ዛሬም ደውለታል ለእሱ።
እሺ አመሰግናለሁ።
እሺ እሺ